ጤና ይስጥልን ቤተሰቤት ዮናስ ነኝ። ምን ልርዳው?
deposit አድርጌ ነበር መቶ ብር እሺ
አልገባልኝም።
አሁን ያደረጉት
አዎ ትንሽ ቆይቷል። ተኩል ሰዓት አንድ ሰዓት ምናምን።
እሺ በቴሌ ብር ነው አይደለ?
አይ በሲቢ በሲቢ እሺ ሲ በሲቢ የተላከለትን message screenshot አድርገው ይላኩልን ዋትስአፕ እሺ።
ላይ ወይ ፌስቡክ ላይ።
እ፣ በቴሌግራም ልላክ።
ቴሌግራም አሁን እ፣ ከይቅርታ ጋር እየሰራልን አይደለም።
እሺ በምንድን ስለዚህ ነው?
ወይ በዋትስአፕ ወይ በፌስቡክ ላኩልን።
እሺ እሺ ስለ ደወሉ እናመሰግናለን። መልካም ምሽት።
አይ